Hello ሰላም ጤና ይስጥልኝ። ከዘካሪያስ ኮምፒውተር እና ሞባይል አገልግሎት hello፣ አይሰማም ነበረ።
እ?
አይ እንደዚህ አይነት ነገር መስጠት አቁሜ ነበር።
እ፣ ዘካሪያስ ኮምፒውተር እና ሞባይል አገልግሎት አይደለም?
ነበር ግን አቁሜ ያለሁ።
Okay እሺ። WePlus Solution user የሚል መተግበሪያ አለን። እ፣ እሱ application ላይ የተለያዩ አገልግሎቶች አሉ፣ ገብተህ መጠቀም ትችላለህ። እንደ ትራንስፖርት ከአርባ አራት በላይ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦች ማግኘት ትችላለህ። እሺ፣ መልካም ቀን ይሆንልህ። እናመሰግናለን። ወይኔ አዝናለሁ በጣም።